hello ጤና ይስጥልኝ ቤት
ሰላም ነው?
አለን አለን ሰላም ነው።
አዎ፣ ትናንትና ዊዝዶ ያደረግነው ገንዘብ ቀርቷል። ስራት ድምጽ በጣም ርቋል።
አሁን እየጠበቅ እ
እሺ ምን አልከኝ?
ትናንትና withdraw አድርገን ገንዘብ ቀርቶብናል እና okay እስካሁን አልገባም።
ይመጣል ይመጣል እያሉ እየጠበቅን ነው። ምንም እኮ ነገር የለም።
በቻፓ ነው በሳንቲም ነው?
በሳንቲም በ SantimPay ነው አይደለ? አዎ እንዳለ transaction አቸውን ልከንላቸው ትንሽ ጠብቁን ብሎን እነሱን እየጠበቅን ያለ ነው። ለዛ ነው መግባቷ ያው ይገባል በቅርቡ። እሺ አባ hello
የእነሱን ስልክ የለም።
ልስጥህ የእነሱን ስልክ።
አዎ እሺ short code አቸው መደውልላቸው ዘጠና ሶስት ስልሳ ነው። እሺ
ዘጠና ሶስት ዘጠና ሶስት ስልሳ የቴሌ- የቴሌግራም ቁጥራቸው ደግሞ
እ ዜሮ ዘጠኝ ሰባ
ቆይ ቆይ
ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
አስራ ስድስት እሺ brother አመሰግናለሁ።
አስቸገረ ይቆያል ግን ትንሽ እስቲ ያሳውቀናቸዋል ይስተካከላል። እሺ
እሺ እሺ ብራዘር።